አልያዘችም። ለፌፍ ስጧት ትርፍ ካላት
ሄሎ ሄሎ ወይ እሺ ዮሴፍ ሰላም ነው ሰላም አለን ይኸውልህ ልክ እንትን ብዬ ነበረ ቴሌግራም ላይ አውርቼ ነበረ accept አድርጉት የ cashier ቱን አንደኛው ላይ desk ማለት ነው እኮ ያኛውን accept አደርግልሃለሁ
ያኛው ነው ሁለተኛ ሁለተኛው?
ልካችኋል አዎ አሀ ትልቋል AnyDesk አያሳየንም
ስልኳን reject እያደረጋችሁት እንደሆነ ነው የሚያሳየኝ የሁለተኛውን accept እህ።
በለው ብዬ accept በለው ብዬ ልኬልህ ነበረ እና reject እንዳደረጋችሁ ነው የሚያሳየኝ እኔ ጋር ነው እም፣ አዎ ብጠይቅ ነው ያደስኩት እሺ እሺ
እስቲ ላኪልኝ እስቲ እሺ ይኸው እሺ ልክ ያለው አሁን ይኸው session rejected ነው የሚለኝ እ፣ ለእኔ
ኧረ ተይ እውነት ይኸው እ፣ እንትን አድርጊ ላክልህ snip አድርጊ ላክልህ ይኸው እንደዚህ ነው የሚለኝ እሺ። ወይ ጉድ accept የሚለው ቃል መጣለን የሚገርምሽ ጭራሽ ነው ያልመጣልህ አዎ እኮ ጭራሽ አልመጣም ኦ sorry sorry sorry sorry አዎ።
የኛ ስህተት ነው
እ፣ እሺ እ፣ እነሱን እንትን አሁን ላኩልሽ እንዳልሽ እሺ እንደ አዲስ ላክልኝ ወይ ያው ያው ላኩልሽ
እሺ
ያው ልክ ያለው
የትኛው ላይ ነው እየላክ ያለው አዎ ያ- ያኛውን ሳሴ ያኛውን ልኬልሽ ነው ቅድም እዛ ያለው ሾፕ ሌላ ሾፕ ላይ ያለውን ኦኬ እሺ እሺ በሌላ ላክ አሁን አዎ አዎ ቴሌግራም ላይ ላኩ
እሺ እሺ አዋቂ እሺ እሺ እሺ ያው እሺ